ጤና ይስጥልኝ አሪፍ ሰላም ነው የባኮ ምን ልርዳ
ሰላም ጤና ይስጥልኝ አሁን ደውዬ ነበረ እሺ ደንበኛሽ እንትን ላክልኝ ብለሽኝ በዘጠና ሁለት መጨረሻው ሀምሳ አምስት ቴሌግራም ላይ ላክ
እሺ screenshot አድርጌ ላኩል
እሺ ቴሌግራም ላይ ስሙት ማን ነው የሚለው ደንበኛችን የኔ ታምሩ ነው የሚለው ማን አሉኝ ፓቶ ታሜ ታሜ ፓቶ
እ፣ ያገኘሁት አይደለም ታሜ ፓቶ የሚል
እኔ በስልክ አትገቢም ችግር ታገኝኛለሽ በስልክ እኮ ብትገቢ ሰባ ስድስት ዘጠና ሰባት ሰባት የሚለው የእርሶ ነው አይደለም ዜሮ ዘጠኝ ታ- አቶ ታምሩ አ ታምሩ በቀለ የሚል ሰላሳ እና ሀምሳ አምስት ብር ነው አይደለ አ፣ ሀምሳ አምስት ብር እና ሰላሳ ብር
እሺ ደንበኛችን ጥር ስለሆነ ነው ደግሞ መሰለሽ ያው ገብቶሻል የኔ ቅሬታ ሳቀርብ ደግሞ ያው ድርጅቱ ደግሞ ምን ሆኖ ነው ነው የሚሉት ስለዚህ እኔ ብዙ ተጠቃሚ አለ የእናንተ አሁን አሪፍ ነው ፈጣን ነው
እሺ ደንበኛችን በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን እሺ እናቴ እሺ መልካም ቀን